ትራንስፈሮች ናቸው። አዎ ሁሉም ይመጣል። ናይስ አሁን ኦንላይን ያለ ሳይት ነው መሰለኝ።
ኦኬ ትሮፒካል አብዱና ገነት አሉ።
አዎ፣
እም፣ እዛ እንዳለ የሌላው እዚህ ያሉ አዎ።
የፈለጉት ሰው ነው። ኮል ላይ መሀል ላይ ፕሮዳክት ማለት ይቻላል።
እም፣ ያው ለኢማም ቡና አሉ።
ስልኳ እሱ ላይ ሚውዚክ ይመጣል። እንትን አትመስለኝም።
ኦኬ
እስቲ ሴት ሴንድ ነው
እንዴ ተነሳ